ባየነውም ጊዜ መልክና ውበት የለው፣ እንወደውም ዘንድ ደም ግባት የለው። የተናቀ ከሰውም የተጠላ የሕማም ሰው እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ በእግዚአብሔርም እንደ ተቀሰፈ እንደ ተቸገረም ቈጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሣጽ በእርሱ ላይ ነበረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። የሁላችንንም በደል በእርሱ ላይ አኖረ። በእርሱ ቁስል እኛ ተፈወሰ፣ በእርሱ ቁስል እኛ ተፈወሰ።
ክብሩን ትቶ ከላይ ወደ እኔ መምጣቱ እራሱን አዋርዶ በረት መወለዱ ፍቅር ፍቅር ፍቅር ሆነ ምክንያቱ ከላይ መጣ ሞተ ለኔ ተቀበለ እርግማኔ የት ይገኛል የእሱ ፍቅር ራሱን ሰጥቶ ሌላ የሚያድን የት ይገኛል የእሱ ፍቅር ራሱን ሰጥቶ ሌላ የሚያድን ክብሩን ትቶ ከላይ ወደ እኔ መምጣቱ እራሱን አዋርዶ በረት መወለዱ ፍቅር ፍቅር ፍቅር ሆነ ምክንያቱ ኃይል ያለ የዋሹበት ያፌዙበት ሲያሰቃዩ አንዲት ቃላት ሳይናገር አሸነፈ ሁሉን በፍቅር አንዲት ቃላት ሳይናገር አሸነፈ ሁሉን በፍቅር ክብሩን ትቶ ከላይ ወደ እኔ መምጣቱ እራሱን አዋርዶ በረት መወለዱ ፍቅር ፍቅር ፍቅር እኮ ነው ምክንያቱ ሳለ